¿Hola? ¿Hola?
ሌላው ወይ ሰላም አልሰማም።
ትንሽ
ሄላ እ እንትን ነበረ በዝ- በዚህ ቁ- የሆነ አካውንት ቁጥር ነበረ እሺ እና በቮቸር አርጌ ሳላረገው ብሩን አጣሁት ነው የእሱ አባባል። አካውንት ስል ስስ ገብቼ ስገባ ገብቼ ሳይለት ደግሞ ተጫውቶበት ነው ልንግባባ አልቻለም። ለዛ ነው አሁን ማወቅ ይቻላል። ምንድነው ማድረግ የሚቻለው?
ምን አልከኝ?
ማ- ምንድነው ማድረግ የሚቻለው?
ሄሎ አቤት፣ አቤት።
Voucher ላይ ነበር አይደለ?
አዎ Voucher ላይ ካለ voucher አዎ።
History ላይ የሆነች ኮድ አለች። እሷን ኮድ እህ ይዤ ሄድና voucher deposit እንላለን።
እሺ እዛ ላይ አስገብቶ ወደ Best Bet account deposit ማድረግ ይችላል።
እኮ Best Bet account ኡ ላይ ነበረ ትናንት ማለት ነው። ወደ Bet account ኡ ላይ እ፣ እንትን አድርጌለን ነበረ እ፣ እ?
እኮ ገባኝ እኮ እናት voucher ላይ ከሆነ ከዛን ያው voucher ላይ ነበረ ትናንት አናገር አገናኘኝና እ፣ ከ Best Bet እሺ voucher code ኡን ግቢና history ውስጥ ገብተሽ እይ ተብዬ አይቼ ኮዱን ወስጄ ወደ ራሱ account ሞል- ተሞልቶለን ነበረ።
እሺ ከዛን account ኡ ላይ ሁለት ሺህ አምስት መቶ ብር ነበረው ወደ account ኡ ማለት ነው። voucher code ኡን ቀይሬለት አ
ከዛን አሁን እቤቱ ሄዶ ዛሬ ሲመጣ ምንም ሳልጠቀምለት እንደዚህ እንደዚህ ሆንኩኝ፣ እ፣ ምንም account ኤ ውስጥ ምንም ብር የለም። ግን እ፣ ቤት ቤት ደግሞ ደውዬ ስጠይቃቸው አለ ብርህ ብለውኛል ሲሉ አዎ፣ እንደ እኮ በኮዱ ማለት ነው ይልሽ እም።
በኮዱ ንገሪኝ ስልኩን እንኳን ዜሮ ዘጠኝ እ፣ በዘጠኝ ነው የተከፈተው
እኮ ንገሪኝ ዜሮ ዘጠኝ እ፣ እ፣ ስልሳ ሰባት እሺ ሀምሳ ሶስት እሺ
ስልሳ ሰባት ሰማንያ ስምንት
መቼ ነው
ትናንት